ወዳጅም ዘመድም ፊቱን አዙሮብኝ ጊዜው ዘንበል ብሎ ቀኑ ጨልሞት አብሮ አደጌ ጓዴ ሳላስበው ደርሰህ ከሰው ተራው አልከኝ አቆምከኝ መልሰህ አቆምከኝ መልሰህ እጀ ጊዜን ተልቶ ባዶነቱን አይቶ አይኔም ለመገለጥ ሰው ለማየት ፈርቶ ችግር መንሹን ይዞ ቤቴን ሲያበራይ በሐሳብ ስናውስ አጥቼ ማዋየ ተደበላልጎት ቀንና ሌሊት ደርሰሃል ሰሃይ ከወደቁበት ሲያወድ ሰው ይኑር ድምፄ ውለታህን ደግነት ግንና መልካሙን ስራህን ለእኔ ለዋልክልኝ ለመልካም ተግባርህ እማኝህ ቃሌ ነው ቋሚ ምስክርህ ቋሚ ምስክርህ አመሰግናለሁ አመሰግናለሁ አመሰግናለሁ አመሰግናለሁ አመሰግናለሁ ኑሮኝ ስመነዝር ሲያጅቡኝ የኖሩት ደጀን ላለማየት ቀየት ሲሉ አንድም ቀን ሳይደርስህ የኪሴ ችሮታ በሰቀቀን መተህ ባለቀ ደስታ በአብሮ ማደግ ስሜት ተረድተህ አንጀቴን ቀና ገሃ ቆምከው የዘመመ ቤቴን የዘመመ ቤቴን ላለፈው ሐዘኔ ለልቤ መጽናኛ ሆነ መጣህልኝ የአምላክ መላእክተኛ እኔ ምን ላርግልህ ከቶ በምን አቅሜ ከአምላክ ተቀብለህ ያሳየኝ በቁሜ ፍጹም ሳይለይ የእግዚአብሔር እርዳታ ኑርልኝ በሰላም ኑርልኝ በደስታ ከሞትኩም በኋላ እያለሁ ባለም ቋሚ አስታዋሽ ሁን ድምፄ ለዘላለም የድምፃዊ ጋኔን